አቤት hello አንተ ነህ?
አቤት አቤት ራይል ሰላም።
እንዴት ነህ?
የላኩልህን screenshot አየሁ አይደለ?
አይ ገና ላይ ያስል ደወልሽልኝ። እሺ ምን አሉሽ?
ችግር የለውም ሀያ አራት ሰዓት መጠበቅ አለበት official result ስላልደረሰን ነው ብለዋል። ሶስት ከጠዋት ጠብቀንና ደግመን እንጽፍላቸዋለን።
አራት ሰዓት ማለት ወረፊት ለምንድን ነው ላይ- አራት ሰዓት ማለት እነሱ ማየት ይችላሉ አይደል? ይሄን ነገር አዎ ግን ይሄ እኛ በምናየው አ- አይደለም ማለት provider ኡ እ፣ በሚሰጣቸው result ነው የሚያርሙትም X የሚያደርጉትም ለዛ result ስላልደረሰን መጠበቅ አለበት የሚል ምላሽ ነው የሰጡን። ማለት አዎ አይ ይችላሉ፣ ግን ሀያ አዎ አራት ሰዓት ምን ሀያ አራት ሰዓት ለምን አስባላቸው ብዬ ነው። ገብቶሻል? ጊዜ ወስደው ማየት ይችላሉ፣ ግን ሼክ ma- እ፣ ሼክ maximum ነው እኮ ከዛ በፊትም አቤት ሊሆን ይችላል እና ሊገባ ሊሆን ይችላል ብሩ ግን the maximum ሀያ አራት ስለዚህ ሰዓት ነው።
ጠዋት ሊየው አዎ ጠዋት ይኸውና ካልሆነ ም፣ የጠዋት shift ኦቹ ስላሉ እነሱ ደግሞ inform ያደርጉልሃል።
ጥሩ ቴንክ ዩ እሺ እሺ፣ መልካም ምሽት።
ሞክበ